Hello.
Comment l'entend
De, de groep is bij Sinegola. Je gewoon. Yo.
Hello? Hello.
ಹಾಕೋದು ಚೆಕ್ ಬಂತೀನಿ ಜಿಬಲ್ಲ ನೀವು ಬಿರು ಅಂಡಿಸಿ ಏಳುರು ಇನ್ನು Withdraw no waste deposit no.
OT OT bus ಆರ ಮುಗಿದಿರೋ ಬಿರು ಉದ್ಯೋಗಕ್ಕೆ ಬಂಬ እሺ
Eh, በዚህ yeah.
በዚህ ಚೆಕ್ ಬಂತು ಚೆಕ್ ስልክ ቁጥር ಬಂತು ነው? በዚህ ስልክ ಆ ቁጥር ነው?
ಕುದುರೆ ಏನು ಹೇ ಆವ್ እሺ አንዴ ቼክ ላድርግሎት መስመር ላይ ጠብቁኝ። አማውንቱ ስንት ነው?
እሺ እሺ እሺ አማውንቱ ስንት ነው? ስንት ብር ነው?
አም- አሁን ያ አሁን የብሩ የብሩ መጠን መቶ አርባ ነው አሁን ብር አለ
ሺ መቶ አርባ ሺ- ሺ መቶ አርባ አንድ ሺ መቶ አርባ አዎ እሺ አንዴ ቆይ ቼክ ላድርግሎት መስመር ላይ ጠብቁኝ።
ለምን ነው ደ- ብሩ ስልሳ ሺ ነው የበላ ምን ነው ብሩ አንድ ሺ ይብሩ ምን ነው
የጃክስፖት ነው?
አዎ የጃክስፖት ከሆነ ለአርባ አራት ሰዎች ነው የሚካፈለው። እርሱን ያውቃሉ?
የሚከፈለ ለምን ነው ስንት ቀን ነው ጃክስፖት ከሆነ ለስልሳ አራት ለአርባ አራት ሰዎች አርባ አራት ላገኙ አርባ አራት ላሆኑ ሰዎች ስልሳ ሺህ ነው አርባ አራት ምን የሚካፈለው።
ነው ደ- አሁን ብሩ ደ- ውረወሩ አሁን ተ- እ፣ ሐራራ ብዙ አለ ምን ነው አጋ jack jackpot ማለት ላሸነፉት ሰዎች የሚካፈል ነው። ስልሳ ሺህ ብቻው ላይደርሱት ይችላል። ያሸነፉት ሰዎች ብዛት አርባ አራት ስለሆነ ለአርባ አራት ሰው ነው የሚካፈሉት።